que ሄሎ ሄሎ
ሄሎ
አራት ሰዓት ከስድስት ደቂቃ ትናንትና
ትላ- እ፣ ትናንት እ?
አዎ አራት ሰዓት ሀያ ሁለት ሰዓት ማለት ሀያ ሁለት ሰዓት ከዜሮ ስድስት ማታ ነው።
አዎ ላክልሽ እንትኑን አንስቼ አዎ ስልሽ እዚህ ላይ አልጀመረም ብዬሽ ነው ያልኩት።
አልጀመረም አዎ። እኮ ማን ልበል ስምሽና እኔ ናርዶስ እባላለሁ።
እሺ፣ ቴሌግራም ላይ አብሬኝና እዛ ላይ ላክልሽ እንትን screenshot አድርጌ
እሺ።
ሰማያዊ ነው